ጤና ይስጥልኝ ሲበራ መርጃ ማዕከል
ስትልን ሰላም ነው።
እግዚአብሔር ይመስገን።
ስኬት ዋጋ ለማወቅ ፈልጌ ነበረ።
ከየት ወዴት ነው የፈለጉት?
ሀገር ውጭ ወደ ዱባይ እም፣
የዱባይ ስኬት መረጃ።
እሺ ድምፆት ግን ትንሽ ይርቃል።
እሺ አሁንስ?
ይሻላል። ወደ ዱባይ ነው ያሉኝ አይደለ?
አዎ አዎ፣ እሺ ደርሶ መልስ ነው የሚፈልጉት? መሄጃ ብቻ?
ደርሶ መልስ
ደርሶ መልስ ለመች ነው መሄጃ ቀኖት?
እ፣ ከአስራ አምስት ቀን በኋላ ምናምን።
ከአስራ አምስት ቀን በኋላ አድርጌ የሌሉት አዎ
እሺ፣ አንድ ይጠብቁኛል። እያየሁት ነው። እሺ ከዛ መመለሻውን ከአንድ ወር በኋላ ነው አዎ፣ መመለሻ ከአንድ ወር በኋላ ምን አሉ?
መመለሻ ከአንድ ወር በኋላ አዎ።
ከአንድ ወር በኋላ እሺ።
ግን የከፈሉበትን እዚያ ያለትን environment የግድ አለኝ
እ፣ የሚመርጡት የአየር መንገድ ይኖሩታል ወይስ የሚቀንሰውን ልንገሩት?
የሚቀንሰው ነው የሚቀንሰው።
እሺ፣ የሚቀንሰው በ Egypt Air ነው ያለ
okay።
እ፣ አንድ stop ግን ካይሮ ላይ አለው።
ካይሮ ላይ
አዎ ካይሮ ላይ አንድ stop አለው።
okay። ስንት ነው የሚሆነው price ኡ?
እሱኛው 63955 ብር ነው።
ኦኬ